hello ጤና ይስጥልኝ።
ሰላም ነው?
አሪፍ ነኝ ነበር የምደውልልዎት ተቋረጠ። ደንበኛ እሺ ስልክ ቁጥሩን ያዝ።
እሺ ስልክ ቁጥሩን ንገረኝ።
እሺ ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት ዜሮ ዘጠኝ ዘጠና ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት አዎ አዎ ደንበኛችን እሺ፣ ስልካችሁን ይላኩልን።
እሺ thank you።
ሌላ መረጃ ትነግራለን?
አይ እ፣ እ፣ ቻምፓ ደግሞ አለ ገንዘብ ግን ችግር የለም ልካለሁ ሁለቱም
ምን አሉኝ ደንበኛችን?
ቻ- ቻምቦበት ደግሞ አለ ትናንት ወራ system ኡ እያስቸገር ነበረ ቻምቦ ደግሞ አምስት መቶ አለ ግን ይሄ መጀመሪያ ይሄ እሱ- ሁለት እናድርግ ችግር የለም ደንበኛችን ጋምቦ ቤት አምስት መቶ ብር deposit ነው ያደረጉት ወይስ አ- አይ withdrawal ሁለት መቶ አንድ ጊዜ ሶስት መቶ አንድ ጊዜ withdrawal ነው ሁለት መቶ አንድ ጊዜ ሶስት መቶ አንድ ጊዜ withdraw ነው ያደረጉት?
አዎ እሺ ትላንት ነው አይ ትናንት ወራ ነው እሱ ከትላንት ወዲያ አዎ
እሺ ደንበኛችን የሁለቱንም ወደ ቴሌብሮት ነው አደለ withdraw ያደረጉት?
አሃ ሁሉም ቴሌ ብር ነው እሺ እሺ ደንበኛችን ሁሉንም ቴሌግራም account ኣችን ላይ ከሙሉ ስሞ ጋር ይላኩልን።
እሺ እሺ እሺ፣ አይ ሌላ መረጃ ትነግራለን?
የለም thank you በጣም አመሰግናለሁ እሺ እኛም ስለደወሉ እናመሰግናለን። አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን ይሁንልዎ።
እሺ እሺ thank you